ጤና ይስጥልን። Best Bet ረዴት ነኝ። ምን ልርዳው?
ይህን አብሮ ይስጥልን። ከሶስት ቀን በፊት ሀምሳ ብር deposit ያደረኩት አልገባልኝማ እስካሁን
እ የ Best Bet ቁጥር አሁን- አ- እ?
ቴሌ እ deposit ስታደርግ የደረሰን text ቴሌግራም ላይ ልካህልናል።
ላኩት እስካሁን ድረስ ምንም መልስም አትሰጡንም። ምን ነው ችግሩ? አ?
እሺ የቴሌግራም ስምክ ማን ነው?
አህመድ አቢ
አሁን የደወልክበት ነው የ Best Bet ቁጥር?
አ- አዎ
እሺ አይደለም ቤት ቤቱ ልንገርሻ
ዜሮ ዘጠኝ ስልሳ የሚለው ነው።
አ ዘጠኝ ስልሳ ሀያ ሁለት ሰላሳ ሰባት አዎ።
ሰላሳ ሰባት
አይ ያንተን ነበረ check እያረኩ የነበረው።
እሺ አንዴ ጠብቀኝ። ለ ለእንትኖች አሳው ለቻፓዎች ቻፓዎች ቻፖ- ገብቶልናል ብለውናል ብለው ብለውናል።
አዋ ቻቦች ላኩት ቻቦች አይ እኛ አሁን ጋር ነው ገብቶለታል ብለውን ነበረ። አንዴ ጠብቀኝ ቼክ ላድርግልህ።